Hello ጤና ይስጥልን Afriwork ምን እንርዳዎት?
Hello Hello ጤና ይስጥልን Afriwork ምን እንርዳዎት?
Africa work ለመመዝገብ ፈልጌ ነበር። process ኡን ለማወቅ ፈልጌ።
ምን አሉኝ?
አይሰማም?
ይሰማል አሁን።
Africa work ሚል እንትን ነው። ወደ ሌላ ቦታ ለስራ ለመውጣት ፈልጌ process ኡን ለማወቅ ለመረዳት ነው።
ስራ- ስራ post ለማድረግ ፈልገው ነው?
አዎ
እሺ እንደዛ ከሆነ ይሄን የሚመለከተው ሌላ team ስለሆነ ወይ ስልክ ቁጥር ልስጦት።
እሺ እሺ
እሺ እንገሩታን
እሺ እሺ 0956
ዜሮ ዘጠኝ ሀምሳ ስድስት 66
እሺ ስልሳ ስድስት 66
አሁን ስልሳ ስድስት እሺ 67 ስልሳ ሰባት አዎ
እሺ አመሰግናለሁ እሺ መልካም ቀን ይሁንልዎት።
እሺ